hello ሰላም ጤና ይስጥልኝ Best Bet
አብሮ ስጥልን ሰላም ናቸው?
እግዚአብሔር ይመስገን ሰላም ነው።
አለመን ጤና ፓስወርድ ቴሌኮም። እሺ ፓስወርድ እምቢ አለኝና ረስቼ እሺ እሺ ማስተካከል ፈለኩኝ። እንዴት ይሁን?
forget password በለውና እነሱ አዎ።
የሚልኩልክ password አለች እሷን አስገባት። እሺ
forget የሚለውን ከነካው በኋላ forget password የሚለውን ስትነካው እነሱ አዎ።
ይልኩልሃል። እሺ
እሺ ከዛ እሷን ታስገባ የሚልኩልህን አይተህ ታስገባዋለህ። እሺ እሺ እሺ አባ ስለደወልክ እናመሰግናለን። መልካም ቀን።
ያው